ከልክልኝ ሳቅ ብሎ ሳላስብ ጥርስሽ ጎዳኝ ፍቅርዬ ከልክልኝ ከልክልኝ ፍቅሬዋ ከልክልኝ ሳቅ ብሎ ሳላስብ ጥርስሽ ጎዳኝ ፍቅሬዋ ከልክልኝ እናት አባቷን አለፍኩኝ ሰላም ብያቸው ምርኮኛ ድርጋይ በፍቅሯ ቆንጆ ልጃቸው ሰላም በይልኝ አይንሽን ስለ እኔ ሆነሽ ዞትር ባሳቤ ፍቅርዬ ትታይኛለሽ ከልክልኝ ፍቅሬዋ ከልክልኝ ሳቅ ብሎ ሳላስብ ጥርስሽ ጎዳኝ ፍቅርዬ ከልክልኝ ከልክልኝ ፍቅሬዋ ከልክልኝ ሳቅ ብሎ ሳላስብ ጥርስሽ ጎዳኝ ፍቅሬዋ ከልክልኝ አስታወሰና ከንፈሬ ከንፈርሽን ወድቄ ነበር በስሜት በሰመመን ትዝ አለኝና በድንገት ነጩ ጥርስሽ አንቺን በማሰብ መንገድ ላይ ቀረሁልሽ ከልክልኝ ፍቅሬዋ ከልክልኝ ሳቅ ብሎ ሳላስብ ጥርስሽ ጎዳኝ ፍቅርዬ ከልክልኝ ከልክልኝ ፍቅሬዋ ከልክልኝ ሳቅ ብሎ ሳላስብ ጥርስሽ ጎዳኝ ፍቅሬዋ ከልክልኝ
ከልክልኝ ፍቅሬዋ ከልክልኝ ሳቅ ብሎ ሳላስብ ጥርስሽ ጎዳኝ ፍቅርዬ ከልክልኝ ከልክልኝ ፍቅሬዋ ከልክልኝ ሳቅ ብሎ ሳላስብ ጥርስሽ ጎዳኝ ፍቅሬዋ ከልክልኝ ጧን አስገብታ ፍቅርዬ ልቤ አዳራሽ ዋስ ስታደርገኝ በናፍቆት የትልቅ ትንሽ ሰርቃ በልታ እያየዋት ሰው ታለቅሳለች ዘኑን ሊለኔ ሰዎቹን ጉዳ አርጋኛለች ከልክልኝ ፍቅሬዋ ከልክልኝ ሳቅ ብሎ ሳላስብ ጥርስሽ ጎዳኝ ፍቅርዬ ከልክልኝ ከልክልኝ ፍቅሬዋ ከልክልኝ ሳቅ ብሎ ሳላስብ ጥርስሽ ጎዳኝ ፍቅሬዋ ከልክልኝ እናት አባቷን አለፍኩኝ ሰላም ብያቸው ምርኮኛ ድርጋይ በፍቅሯ ቆንጆ ልጃቸው ሰላም በይልኝ አይንሽን ስለኔ ሆነሽ ዞትር ባሳቤ ፍቅርዬ ትታይኛለሽ ከልክልኝ ፍቅሬዋ ከልክልኝ ሳቅ ብሎ ሳላስብ ጥርስሽ ጎዳኝ ፍቅሬዋ ከልክልኝ ከልክልኝ ፍቅሬዋ ከልክልኝ ሳቅ ብሎ ሳላስብ ጥርስሽ ጎዳኝ ፍቅሬዋ ከልክልኝ ከልክልኝ ፍቅሬዋ ከልክልኝ ሳቅ ብሎ ሳላስብ ጥርስሽ ጎዳኝ ፍቅሬዋ ከልክልኝ ከልክልኝ ፍቅሬዋ ከልክልኝ ሳቅ ብሎ ሳላስብ ጥርስሽ ጎዳኝ ፍቅሬዋ ከልክልኝ ከልክልኝ ፍቅሬዋ ከልክልኝ ሳቅ ብሎ ሳ